ሄሎ
ሄሎ ሰለሞን አቤት አቤት።
መልሼ ደወልኩል። አሁን አንድ ከስተመር ደውላልኝ ነበር ናኒ የምትባል
ናኒ ያ እ፣ ሶስት እቃ ነው ያላት የትናንትና ወርደ አ፣ የትናንት ብቻ ሳይሆን በሀያ ስድስት ኦርደር ያደረገችው አለ ያሌደል አስተያየን የተደረገ እኮ በሀያ ስድስት ወርደር አድርጋ ሀያ ሰባት አውጥቶላ ነበረ።
እሺ እ፣ ሎኬሽን እ፣ ተሳስቶ ገብቶባት ነው እ፣ ቸርችል ውስጥ እሷ ያለችው ጨርቆቴ ወደ ለገሀር እ፣ መስጊዶች ምናምን ነገር አሏ እም፣ እም።
በላይኛው በኩል በእኛ ኦፊሶች ምናምን በኩል ማለት ነው።
ኦኬ በእሱ አካባቢ ነው ሎኬሽኗ እና ተሳስቶ ወደ ቸርችሎች ውስጥ ምናምን ገብቶ ወደ ልደታዎች ውስጥ ምናምን ገብቶ እም፣ አልሄደላትም። ሪተርን እ፣ ውስጥ ገብታለች እና ያብ ሪተርን አድርጎታል።
እም።
ዛሬ ይወጣላታል።
ማን ነው አሁን ይዞት የሚወጣው ታውቀዋለህ? driver ኡ
አላው ዛሬ እንኳን ይዞት የሚወጣውን አላውቀውም። ምናልባት return ሲለው እዛው ማቲያስ ውስጥ ስለሆነ return የሚያደርገው አ፣ እ፣ ወደዛ የሚሄ- ወደዛ ለሚሄደው ሰው ያብ አስወጥቶ ነው የሚሰጠው እና እም፣ ያብን contact ብታደርጊው እ፣ እኔ እየገባው ስለሆነ ነው ገና አልገባውም።
እሺ እሺ ያብ እሺ፣ ኮንታክት እሺ